hello ጤና ይስጥልኝ ድል ገበያ
አብሮ ይስጥልኝ። ሰላም ናቸው።
አለን አለን። ምን ልታዘዝ?
ፕሮግራም እየተከታተልኩት ነበር። የት ነው address ኣችሁ?
እሺ አድራሻችን ሀያ ሁለት አካባቢ ነው፣ ግን ያለን store ነው። ማዘዝ ከፈለጉ ደግሞ ያሉበት ድረስ እናመጣሉታለን።
አይ እኛ እዚህ ጎንደር ነው ያለው። ጎን ማግኘት እችላለሁ።
አዎ በክፍለ ሀገር ደንበኞቻችን በፖስታ ቤት ነው የምንልከው። እ፣ ካዘዙ በኋላ በሰባ ሁለት ሰዓት ውስጥ ነው የሚደርሱት።
ዋጋው ይጨምራል ወይስ እንደሚሆነ ከዚህ ቴሌቪዥን ላይ ባዩት ዋጋ ነው። ምንም የሚያስከፍል ነገር የለም። የ delivery ወይ ፖስት ቤቱ በነፃ ነው።
እሺ በቃ እንግዲህ ልይና ልዘዝ በቃ እሺ
እሺ አጋጭ